hello hello፣ ሰላም ጤና ይስጥልኝ።
ሰላም አለን።
አልፋን interior design አ ከዊፕላስ ድርጅት ነበር okay።
የምደውልልዎት። ከዊፕላስ solution ድርጅት ነበር የምደውልልዎት።
እሺ ምን ነበር?
ከዚህ በፊት ዊፕላስ solution provider የሚል መተግበሪያችን ላይ አገልግሎት ለመስጠት ተመዝግበው ነበር እሺ እና አሁን ላይ ስራ ስለጀመርን ኦንላይን ላይ በመሆን okay።
በነፃ ስራ ማግኘት ይችላሉ። እሱን ለመንገር ነበር።
ምንድነው እንትናችሁ?
ዊፕላስ solution provider።
okay እሺ እሺ በተጨማሪም ደግሞ ድርጅቶትን ለማየት ዊፕላስ solution user የምትል application አለችን። እዛ ላይ okay።
አውርደው ይመዘገቡና እ, አዎ።
የድርጅቶትን profile ማየት ይችላሉ። በተጨማሪም ደግሞ እዛ ላይ የታክሲና ሌሎች እንደናንተና ሌሎች አገልግሎት ሰጪዎች አሉ። አገልግሎት okay።
መጠቀም ሲፈልጉ ደግሞ በሱ መጠቀም ይችላሉ።
መልካም እሺ። ያው እንደውል እሺ እሺ። ስልክ ቁጥር ከፈለጉ ልስጦት የሚደውሉበት ይሄ የጥሪ ማዕከላችን ስለሆነ።
መልካም እሺ እሺ ዜሮ ዘጠኝ hello እየያዙ ነው።
አ አሁን እሺ ዜሮ ዘጠኝ ሰባ ስምንት እሺ
ዜሮ ዘጠኝ ሰባ ስምንት ሰማንያ ሶስት okay።
ሰማንያ ሶስት ሰባ ስምንት
ሰማንያ ሶስት ሰባት ስንት ስንት? ዜሮ ዘጠኝ ሰባ ስምንት ሰማንያ ሶስት ሰማንያ ሶስት ሰባ ስምንት ሰማንያ ሶስት ሰማንያ ሰባት ስምንት እሺ እሺ እዚህ ላይ ማንኛውም ጥያቄ ወይም ያስቸገሩት ነገር ካለ application ኑ እ፣ መጠየቅ ይችላሉ። እናመሰግናለን።
መልካም እሺ ቴንክ ዩ እሺ